Hello ጤና ይስጥልኝ ቻፓ።
አዎ እንደት ነሽ?
ሰላም ጤና ይስጥልኝ። ምን እንርዳት?
እንደት ነሽ?
እግዚአብሔር ሰላም ነሽ?
ይመስገን። እግዚአብሔር ይመስገን። ምን እንርዳት?
እንዴት ነው?
ምን አሉኝ?
ታዘዝ ነ እስቲ አንድ ምንድን?
ታዘዥ አገር ትረጂ ይቅርታ? ምን አሉ?
አይ ምንም አላልኩም።
ሄሎ ሄሎ ምነው ዘጋሽ?